ጤና ይስጥልኝ። Hello ቤዛ አለምነሽ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ፓስፖርት ለማውጣት የሚያስፈልገኝ መረጃዎች ፈልጌ ነበረ።
እሺ፣ ፓስፖርት ለማውጣት እ፣ ከዚህ በፊት አ፣ አዲስ ነው የሚያወጡት? አውጥቶ አያውቁም ከዚህ በፊት? እሺ፣ ስለዚህ እም፣ አንዴ መስመር ላይ ጠብቁ። ደንበኛችን መስመር ላይ ነዎት?
ሰማት መራይ ነው።
እሺ፣ ኢትዮጵያን ፓስፖርት ሰርቪስ ይዘዋል ደንበኛችን።
ቤት እየሰማ ነው።
እ፣ ኢትዮጵያን ፓስፖርት ሰርቪስ ዶት ጂኦቪ ዶት ኢቲ
እሺ፣
ይሄ ኦንላይን ላይ ማስያዝ ይችላሉ።
እሺ፣
እሺ ደንበኛችን
እሺ። በዚህ መመዝገብ አይቻልማ።
እዚህ ላይ እንትን ማለት ይችላሉ። እዚህ ውስጥ ገብተው pro- እ፣ ቀጠሮ ማስያዝ ይችላሉ።
ዮ ከአንድ ጋር አድርገልኝ አንዴ ድረገጽ
Ethiopian passport service dot gov dot et እዚህ ላይ ፓስፖርት ለማውጣት እ፣ እንትን schedule ምናምን እና ቀጠሮ ምናምን ያስይዛሉ እዚህ ላይ
አንተክም
መስመር ላይ ነው ደንበኛችን።
አዎ አዎ፣ እናመሰግናለን። እሺ እሺ ለቪዛ ስለደወል እናመሰግናለን። መልካም ምሽት።